Hello. ሄሎ ጤና hello ይሰማኛል።
እሺ ምን እንርዳዎት?
እንትን መቶ ዘጠና ከቴሌብር ወጣ ታውቃለህ። game ውስጥ ደግሞ አልገባች deposit አድርገው ነው።
game ውስጥ አልገባችም።
እሺ deposit text ኦን
አዎ ይላኩልን። እሺ ቴሌግራም ላይ
ቴሌግራም ላይ ልላክልህ።
አዎ።
እሺ እሺ